hello
hello አቤት hello እሺ hello አቤት አቤት አቤት ኢትዮ ችክን ነው የደወልከው?
አራውቅ ያለሁ
እሺ
ሰላም ነው።
ሰላም እንዴት ነህ?
ደህና ናችሁ?
እሺ ስምህን ንገረኝ እስኪ እ፣ የኢትዮ ችክን ደንበኛ ሁሴን አደም እ?
ሁሴን አደም የኢትዮ ችክን ደንበኛ ሁሴን አደም ከየት ነበር የደወልክልኝ?
ከመካነ ሰላም እ?
ከመካነ ሰላም
የት መቀለ?
መካነ ሰላም መካነ ሰላም
የት ነው ዞኑ?
መካነ ሰላም ደቡብ ወሎ።
ደቡብ ወሎ። እሺ አማራ ማለት ነው።
አዎ እሺ ስልክ ቁጥር ንገረኝ እስኪ
ዜሮ ዘጠኝ ስልሳ ሰባት እህ ሰማንያ ስድስት እህ ሀያ ሶስት ሰላሳ ዘጠኝ እሺ ንገረኝ አሁን
እና እኔ አስተያየት ለመስጠት ነበር የሞክር እንትን ያልኩት እሺ
እና ባለፈው ያው ዶሮ ቶሎ አልመጣልን ላኩልን ብንል ላኩልን ብንል በቃ እያደራረቡ የመላክ የመላክ ነገር አለ እና እ፣ እኛ በምንላቸው ጊዜ ብልኩልን እ፣ ገበያውም ይመቸናል፣ ሁሉም ነገር ይመቸናል ማለት ነው እህ እና ዋ- በባለፈው አሁን ወደ ዘጠና አራት ዘጠና አራት ሺህ ብር ከስር ያለው ማለት ነው አራት ሺህ ዶሮ በ- በሰኔ ላይ የመጣው ማለት ነው እሺ
እና እዛ ላይ እንደው ብትተባበሩን እኔ ዛሬ ድረስ አቤት አለማቀርበው አጥቼ ነበር። አሁን እንደው መቼም ያው ከዚህም ከዚህም አለም ተሰጠሁኝ አልሐምዱሊላ። እና እንደው እዛ ላይ እንደው ምንድን ነው መፍትሄ? እኔ አሁን ከስሬ ቁጭ ብያለሁ። ምንድን ነው መፍትሄ? እንደው
ቅሬታክ ግልጽ አልሆነም እና ምንድን ነው ቅሬታ?
ቅሬታክ?
ቅሬታ የነገርኩህ እኮ አራት ሺህ ዶሮ አምጥቼ ነበር አልኩ እሺ
እና በዛ መካከል ሞት ገጠመኝ። ያው ሞቱ የገባ ግን?
ማጣት። አዎ ስንት በ- ስንት መቼ ነበር?
እ፣ ሰኔ አካባቢ ላይ ነው ያመጣኋቸው አራት ሺህ ዶሮ አራት ሺህ እሺ እ፣ ስንት ሞቱብህ ከአራት ሺው?
ሰላሳ ስምንት ነበር። ምነው አራት ሺ ነው ያዘዝኩት ያዘዝኩት አራት ሺ ነው ስንት ሞተ?
የሞተው ስምንት መቶ ዶሮ ሙቷል።
መቶ አዎ፣ እና አንድ ሺ በስንት ነው ቀን ያለው።
ውስጥ?
እ፣ በሰ- ያው በሰባትም ቀን የሞተም አለ።
አይ እነዚህ በሰባት ስምንት መቶ በስንት ቀን ውስጥ ነበር ሞቶ የሞቱት?
ገበያ ተጀመርኩኝ እ፣ ከ- አራት መቶ ሙቷል። አራት መቶ ደግሞ ገበያ ከጀመርክ በኋላ ታልጀመር ሳይሆን አሁን ጫጩቶቹ መጥቶ እንደመጡ መሞት ከጀመሩ ጫጩቶቹ ጥራታቸው የወረደ እኮ- ከሆነ የእኛ ተወካይ አለ እዛ አካባቢ የሞቱትንም በሱ ታሳውቃለህ። በ- እሱ በስንት ቀን ውስጥ አሳውቆ ጫጩት ነበረ።
እንደሞቱ ያው በሱም የዛ- ታሳውቃለህ።
እሱ አሳውቄው ነበረ የዛ ጊዜ ያው አልደ እንትን ምንም የሚያደርግልኝ አቷለ ማለት እ፣ ስንት ያው ተሰባ እስከ ሰባ ቀን ድረስ አራት መቶ ሙቷል። ከሰባ በኋላ ደግሞ አራት መቶ
ስለዚህ አ- ስንት መቶ በስንት ቀን ውስጥ ሞቱ?
ያው ገበያ እየተ እንትን እያለ ነው። ሰባ አራት መቶ አልኩ እኮ እስከ ሰባ ቀን አልኩ።
አራት መቶ ሞቱ።
አዎ ከአራት ስለዚህ መቶ አራት ደግሞ መቶን አሳውቀኸዋል አይደለ? እሱን
አሳውቀዋለን መጥቶ አይተዋል።
መጥቶ እንትን አላየም። ዛሬ እንትን ድንግርግር ነረ መኪና የተዘጋጋረ አላየም። ያው የሀገሪቱ ጉዳይ በጣም አሳሳቢ ላይ ስለሆነ እም፣ የሚያደርገው የሚያደርገው ቅዳማ ጠፍቶት ታያጠፋል ማለት ነው።
እም።
እና እንደዛ ስለነብኝ እንደ ሞት ታደርግልኝ እየ እሺ፣ እኔም ጉዳይ እከታተላለሁ። እ፣ ዶክተር ማን ነበር ስሙ ግን?
ገና ነኛ የእኛ ተወካይ እዛ አካባቢ ያለው የእኛ መሀመድ ነው
እ?
መሀመድ መሀመድ
እሺ፣ አመሰግናለሁ። መልካም እሺ ወንድ ነው እሺ እሺ።